በነገራችን ላይ ጉዳይን የደወለች ምቅርዳዋ
ሌላ በነገራችን ላይ ጉዳይን የደወለች ምቅርዳዋ
እም፣ ስራ ለመቀጠር ምናምን ካርድ ቅድም ወደ መካኒሳ ጋር ወስጄ ነበረ።
እሺ ስሞቱ ማን ልበል ሁሉን አየሁ፣
ማን አቤል ሁሉን አየሁ፣
ሁሉን አየውማ ይገርማል።
ይገርማል አ
እሺ የት አካባቢ ነው የሚኖሩት
የምኖረው እዚህ ጋርመንት
የስራ ዘርፍዎት ምንድን ነው ሄሎ እ፣ ከተገኘ ጸጉር ቤት እሞክራለሁ። የጸጉር ቤት ሙያ አለኝ ትንሽ።
ምን ሹሩባ ነው ወይስ
አ በእጅ ሹሩባና አጥቦ ጥቅለላ ምናምን ካውያንም አካቶ ከዛ ውጭ ደግሞ ማንኛውም ማንኛውም ስራ ካለን ማለት የምችለው ከሆነ ደስ ይለኛል። ስራ እ
okay እሺ እኛ አሁን የጸጉር ስራውን ይሽሎታለሁ ሌላ እርስዎ ሰርተውበት የሚያውቁት ሌላ የስራ ዘርፍ የለም
ም፣ ሌላ የለም።
ሌላ የለም
አ ማለት ቀለል ያለ ስራ ምናምን ከተገኘም ሳ- ብሰራ እንትን እላለሁ እችላለሁ።
እሺ የስራ ገበያውን ለመቀላቀል አንድ ቀን ወደ ቢሮችን በአካል መምጣት ይኖርቦታል። የሚመጡበትን ቀን ሰዓትና ይዘው መምጣት የሚኖርቦትን ማስረጃዎች ደውለን እናሳውቆታለን።
እሺ መቼ ነው የምመጣው?
እ፣ ሙሉ መረጃውን ደውለን እናሳውቆታለን።
እሺ
እሺ መልካም ቀን